ሰምተሽ
ሄሎ ሰላም ትልኝ ሰላም እና አሁን ይሰማል።
አሁን ይሰማና እሺ ከዊት ላስወልሽን ነበር ልደውልልሽ። ከዊት ላስወልሽ
እሺ
ባለፈው application ኣችን ላይ ተመዝግባችሁ ነበር።
አ አሁን ደግሞ የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞላ ጥያቄ የጠየኩኝ ነው እና የ system ደግሞ system ላይ የሚሞላ ጥያቄ የጠየኩኝ ነው። የድርጅትሽ ወይም የሱቅሽ ስም ትነግሪኛለሽ?
አረ የግል ነው ማኛ የምንሰራው እ?
የግል የግል ስራ ነው የምንሰራው አይኔ እኮ እዚህ ላይ ሀና መኮንን ነው የሚለኝ እኮ system ላይ ስሞላለሽ ሀና መኮንን ብዬ ነው።
እ
ሄሎ
ወይ ድምፅሽ እኮ አይሰማኝም
እሺ፣ አሁን እሺ፣
አሁን ይሰማል
ሀና መኮንን ብዬ ነው መሞላለሽ የሱቅሽ ወይም የድር- የምትሰጪው አገልግሎት ምንድን ነው?
አ
የምትሰጪው አገልግሎት
ሽያጭ ነው ሲል የምን
አ የምን እናት ልብስ
የህጻናት
አይ ትልቅ የአዋቂ የሴት አ የወንድ የወንድ እኮ ምን ልበልልሽ ሱቅሽን system ላይ የሞላውልሽ ነው እዚህ ጋር የሚታየኝ ሀና መኮንን ብቻ ነው የሱቁን ስም ምን ልበልልሽ